Hello.
Hello.
አቤት Hello አለኝ
ናቅዴ።
ዶክተር ሀፍቶም አዎ፣ አቤት።
ከ EthioChicken ደወልኩልህ ከ customer care team።
እሺ፣
እ፣ አንድ agent አችን ቅሬታ አቅርቦ ነበር ባል- እ፣ ባለፈው ሳምንት ኢሜይል አድርጌልህ ነበረ። አረጋዊ ገብረስላሴ የሚባል agent አችን
okay።
yeah አዎ፣ በተደጋጋሚ እየደወለ ቅሬታ እያቀረበ ነው እና እ፣ መር ወደ እኛ ቅሬታ ሲያቀርቡ እ፣ ቅሬታቸውን እኛ record አድርገን የሚመለከተው አካል አሳውቀን እስከ ሰባት ቀን እንጠብቃለን። ከሰባት ቀን በኋላ system ላይ ቀይ ያደርጋል እ፣ address ሳይደረግ ሲቆይ ማለት ነው።
እሺ።
ስለዚህ አሁን እ፣ የ- የመጨረሻ ቀኑ ዛሬ ነው እና ምን ላይ እንደደረሰ የመጨረሻ resolution ን ለማወቅ ነበር ከአንተ።
እና ዛሬ ወይ ትናንት አል- አልደወልም? ትናንት ትናንት ወዲያ
እ፣ እ፣ ማ
እሱ
ዛሬም እየደወለ ነው እ፣ እየደወለ ቅሬታ እያቀረበ ነው።
ምን ብሎ ያቀርባል? አሁን እኮ እዛ ትናንት እኮ አብሮት ነው። ከትናንት ወዲያ እኮ area manager ሩ እስ- እዛ ጋር ነው ያው አዎ።
አብሮን ነው ያለው። እዛ ሄዶ አይቶ- አይቶታል። ያው ያጋጠመውን ቼክ አድርጓል።
እህ አሁን ያለው ቅሬታ ምንድን ነው?
እ፣ ም- ምንድን ነው ማፍትሄው ነው የእሱ ማፍትሄ ለከስተመሩ የተሰጠው ማፍትሄ እም፣ አሁንም ደ- ደ- አይደለም ከ- ከስተመሩ እና እ፣ መጥቷል ይሄ ሰሙ መጥቷል አለ ግን እ፣ ወይ compensate ነው ይሄ agent ወይስ አሁን እ፣ እንደ resolution መያዝ የምንችለው እኛ
አዎ፣ አሁን እሱን ሪፖርት ላክ ብዬዋለሁ።
እም፣ already ያው አነጋግሮታል እኮ አሁን እኮ እሱም ደውሎ እ፣ እዛም በአካል ሄዶ እንደው በጣም ኤስ- በመንገዱ በጣም አዎ።
አስቸጋሪ ነው። ስለዚህ ይሄን በቃ address አደርግልሃለሁ እ፣ እልክልሃለሁኝ እ፣ ሪፖርትን አደርግልሃለሁ ብሎታል። ኦልሬዲ የነበረውን በጣም እ፣ እንደመቱበት አረጋግጠዋል። ግን የተወሰነ እህ፣ እ፣ ማናጅመንትን ተጨምረበት ግን ኦልሬዲ ያጋጥመታል። ስለዚህ እሱን ኮምፔቴት ላይ እንዲደረግ እ፣ ሪፖርት ያ- ያ- ያደርግለታል።
እህ፣ እህ። የ- የዚህ ከስተመር ኮምፕሌን በኮምፐንሴሽን እ፣ ያልቃል ማለት ነው። compensate ይደረጋል ማለት ነው። case
አዎ ስልህ አሁን ገና አሁን ሪፖርት ላክልኝ ብዬዋለሁ። ገና ዛሬ ይልክልኛል የነበረው case ኦች ግን እንደ በስልክ እንዳወራት ከሆነ normal ባለፈም እ፣ ካጋጠሙ case ኦች እ፣ የተያያዘ ነው። አሁን ከገና ሲገቡ ጀምሮ ገና ነበሩ ግን እህ፣ የነበሩ case ኦች ከመጀመሪያ ጀምሮ እየደወለ ስለነበረ ግን ያው ወደ ቦታው ለመሄድ በጣም አስቸጋሪ ነው። remote ነው የእሱን ወረዳ
ቦታው ማለት ነው። የእሱ መኪና ቦታ ማለት መኪና ነው።
ራሱ ያው አዎ መኪና አለ። public transport የሌለበት አካባቢ ነው። በስንት ነው የሄደ? በሞተር ሳይክል ተጠርቶ ምናምን በዛ ነው Mhm.
ሄደ። ያው ለመሄድ አስቸጋሪ ስለነበር ያው በጊዜው አልደረሰም።
እህ፣ እህ።
እኔ ግን ከትናንት ወዲያ ሄዶ እ፣ ያሉትን ነገሮችን እሱ ማድረግ ያለባቸው ነገሮችን manage አድርጎ management ላይ የሚያስተካክለውን ነገር ነግሮታል። ከብዙ በሞላ ጎደል ያው ሲያየው ግን ያው የነበረው የጫጭቶች ችግር ነው። ይሄ እንደዛ አይነት case ኦች ሲያጋጥመው ከአሁን በፊት እንደዚህ አይነት trend አልነበረውም። ስለዚህ ያለውን mortality ያው እኛ እ፣ በሪፖርት ይቀርባል። ያው ያለው reason እኛ በእኛ ይቀርባል። በ compensation request እናደርግለታለን። ከጸደቀ ይጸድቃል ማለት ነው። ያሉ case ኦችንም ከሱ management በተያያዘ አይደለም ያጋጠመው በጣም ደካምና እድገታቸው በጣም late የሆኑ ጫጭቶች ነው ደረስን ያለው በአካል check አድርጎታል። ስለዚህ እኛ የተሻለ ያልነው ያው እሱን ሪፖርት እንድናደርግለት ነው። approval ኡ ያው ከ እኛ አይደለም approve እናደርገው ለ approval ግን request እናደርጋለን።
አዎ እነ ሰሙ ነው አለ እዚህ እ፣ እሱን approve የሚያደርገው
እም? ምን እሺ፣ አልከኝ?
እሺ፣ ጥሩ አም- በጣም እ፣ አመሰግናለሁ። ይሄንን ነበር ከአንተ የፈለግኩት። እ፣ አመሰግናለሁ።
እሺ እሺ እሺ ልበላ እሺ።
መልካም